አቤት ጤና ይስጥልኝ። ከአሪፍ ፔሎ ጤና መልስ ይስጥልኝ።
የደወልኩኝ ስልኩ ተቋረጠ።
አዎ ስልካችሁ ጥሩ አይደለም፣ clear አይደለም፣ አይሰማም። አሁን ልክ እንደዚህ አስተካክለው ቢደውሉበት ይሻላል። ያው የኔ ስልኩ ምንም ሰሚያችን ችግር ይቅርታ የለበትም።
ስለተፈጠረ። አሁን ይሰማል?
አዎ ለእኔ ይሰማኛል። Hello
አሁን ይሰማታል? ለሚያንሽን አዎ ይሰማኛል።
ይሰማናል። አሁን ይሰማታል እርሶ?
እኔ ይሰማኛል፣ ይሰማኛል። ለእኔ clear ነው። አሁንም
አሁን ይሰማታል?
ለእኔ ይሰማኛል፣ clear ነው።